ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት
ሀያ ሺህ ብር withdraw አድርገን ነበር እና confirmation confirm ታረግ እሺ ቤት ቤት ቁጥር ከይ ነው አዎ አዎ ዛሬ ነበር ያደረከው አዎ አሁን ነው ያደረኩት።
እሺ ቆይ ትንሽ ጠብቀኝ እንዲህ ይልክ እሺ
ቴሌብር ቁጥር 12 08 28 32 ነው።
አዎ አዎ
ገብቶልሃል? እሺ፣ አሁን check አድርገው።
እሺ አመሰግናለሁ።
እሺ፣ መልካም ቀን።
እሺ።